hello ወይ ናታን፣ አቤት፣ አንዴ ቅድም የደወልኩ ልጅ ነኝ፣ ቤቲ ነኝ።
ቤት ያሉሽ? እሺ፣ አን- አንዴ ቆይ አናግረው፣ እሺ? ተስፉን እሺ፣ እ፣ ማናጀራችን አናግረው።
እሺ፣ እሺ።
እሺ ተስፉ፣ ተስፉ፣ ተስፉ ናታን ደውሏል። እ፣ እሺ ናታን፣ አቤት፣ አንዴ ደውልልሃል። እሺ እሺ።
እሺ እሺ